ሄሎ hello ጤና ይስጥልን።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ሰላም ነው። ትናንትና ወደ account ልኬ ነበረ ምን አልከኝ?
withdraw አርጌ ነበረ ትናንት okay። ወደ የት ነበር ያደረከው?
ወደ account አዎ፣ ወደ የትኛው account?
ንግድ ባንክ okay። ወደ ንግድ ባንክ ከሆነ ትንሽ ይቆይብሃል።
እስከ መቼ?
probably እስከ ነገ።
ትናንት እኮ ያደረኩት አዎ፣ የንግድ ባንክ system weekend ላይ ያስቸግራል። ለዛ ነው የእነሱ system ነው የሚያስቸግረው። እሺ
እሺ እሺ ወንድሜ